hello hello ሄሎ
ሄሎ ሰላም ጤና ይስጥልን ቤት ቤት ሄሎ ሄሎ ሰላም ሄሎ።
ጤና ይስጥልን ቤት ቤት አይሰማም እ፣ ኮድ አለኝ ብለኝ ነበር።
እ እ
ኮድ አለኝ ብለኝ ነበር።
ምን አልከኝ
code code እሺ cashier code ነው
አ- አዎ። እና አዲስ ነበር ከፍት ያደረኩትና
account ለመክፈት ነው አ- እሺ best bet dot bet በሚለው ገባክ
እ?
website አለን best bet dot bet ብለህ
ቤት ቤት ቤስት ቤት ዶት ቤት ብለህ search አርግ
እሺ።
Chrome ላይም Fire ላይም ከፈለግ ከዛ
ከዛ register የሚል አለ እዛ ላይ ስልክህን ፕሮጀክት ገ- ልኬ ነበርና ግን አልልክልኛል
ኦኬ ሬጂስተር አድርገህ ነበረ
እ? እ?
ተመዝግበህ ነበር ረስተህ ከሆነ ፓስወርድህን አ- አይ አልተመዘገብኩምና ግን እንትኑ ስልከው አልከፍትልኛለ ክሬት እንደገና አዲስ ክሬት ሳረግ ልኛል
እ፣ መጀመሪያ ተመዝግበህበት ነበር በዛ ቁጥር
አልተመዘገበም
እኮ እንደ አዲስ ነው ሬጂስተር የምታደርገው ካልተመዘገብክ
አ
እኮ best bet dot bet በሚለው ገብተህ register ታደርጋለህ register የምትለዋን ትነካትና ስልክና password ታስገባለህ
bet bet ምንድን ነው የምለው ቤስት ቤት ዶት ቤት
ዶት ቤት ቤት ቤት ቤት።
አዎ እዛ ላይ ገብተህ ስልክና password ን password ላይ capital letter small letter symbol ና ቁጥሮች ያስፈልገዋል
አ ስልክን ደግሞ ዘጠኝ ብለህ ጀምር
እሺ
እንደዛ አድርገህ ሞክረው